ይህ የኢትዮጵያ የቃል ኪዳን ወንጌል ቤተ ክርስቲያን የሬዲዮ አገልግሎት ነው። አድማጮቻችን፣ የኢትዮጵያ የቃል ኪዳን ወንጌል ቤተ ክርስቲያን መደበኛ የአምልኮ ፕሮግራም የምንሰጥበት ስፍራ በ1210 North Highland Street Arlington Virginia 22201 ላይ ነው። የእሁድ አምልኮ ፕሮግራማችን ከጠዋቱ 10 AM እስከ 12 PM ይካሄዳል። ለተጨማሪ መረጃ በድረ ገጻችን ላይ www ወንጌል dot org ወይም www Ethio CGC dot org ታገኙናላችሁ። በስልክ ቁጥር 571 643 8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ላይ ነው።
ውድ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ዛሬ የማካፍላችሁ የትምህርት ርዕስ የሙሽራይቱን ልብ ሰራቂው ጠላትና የእግዚአብሔር ቅንዓት በሚል ላይ የተመሠረተ ይሆናል። የአምላካችን ቃል በዮሐንስ ወንጌል ምዕራፍ 10 ላይ ከቁጥር አንድ ጀምሮ እንዲህ ይላል፣ እውነት እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ በሌላ መንገድ ግን የሚወጣ እርሱ ሌባ ወንበዴም ነው። በበሩ የሚገባ ግን የበጎች እረኛ ነው። ለእርሱ በረኛው ይከፍትለታል፣ በጎቹ ድምፁን ይሰሙታል። የራሱንም በጎች በየስማቸው ጠርቶ ይወስዳቸዋል፣ የራሱንም ካወጣቸው በኋላ በፊታቸው ይሄዳል። በጎቹም ድምፁን ያውቃሉና ይከተሉታል። ከሌላው ግን ይሸሻሉ እንጂ አይከተሉትም፣ የሌሎችን ድምፅ አያውቁምና። ኢየሱስ ይህን ምሳሌ ነገራቸው፣ እነርሱ ግን የነገራቸው ምን እንደሆነ አላስተዋሉም። ኢየሱስ ደግሞ አላቸው፣ እውነት እውነት እላችኋለሁ እኔ በጎች በር ነኝ። ከእኔ በፊት የመጡ ሁሉ ሌቦችና ወንበዴዎች ናቸው፣ ዳሩ ግን በጎቹ አልሰሟቸውም። በሩ እኔ ነኝ። በእኔ የሚገባ ቢኖር ይድናል፣ ይገባልም፣ ይወጣልም፣ መሰማሪያም ያገኛል። ሌባው ሊሰርቅና ሊያርድ ሊያጠፋም እንጂ ስለ ሌላ አይመጣም። እኔ ሕይወት እንዲሆንላቸው እንዲበዛላቸው መጣው። መልካም እረኛ እኔ ነኝ። መልካም እረኛ ነፍሱን ስለ በጎቹ ያኖራል። እረኛ ያልሆነው በጎቹም የእርሱ ያልሆኑ ሙያተኛ ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል። ተኩላም ይነጥቃቸዋል፣ በጎቹንም ይበትናቸዋል። ሙያተኛ ስለሆነ ለበጎቹም ስለማይገደው ሙያተኛው ይሸሻል። መልካም እረኛ እኔ ነኝ። አብም እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ፣ የራሴን በጎች ያውቁኛል፣ ነፍሴንም ስለ በጎች አኖራለሁ። ከዚህም በረት ያልሆኑ ሌሎች በጎች አሉኝ፣ እነርሱን ደግሞ ላመጣ ይገባኛል። ድምፄን ይሰማሉ፣ አንድም መንጋ ይሆናሉ፣ እረኛውም አንድ። ክብር ለእግዚአብሔር ይሁን። የጌታ ኢየሱስ ክርስቶስ ድምፅ የሚሰማው በወንጌል ነው። ዛሬ ድምፁን ብትሰሙት ልባችሁን እልከኛ አታድርጉት እንደተባለው እስካልሆንን ድረስ ምንጊዜም ወንጌል ሲሰበክ ቅዱሳን ኢየሱስን ጌታ እንደሆነ እንጂ ራሳችንን አንሰብክምና እንዳሉት ሐዋርያቱ ዛሬም ማንም ከክርስቶስ ውጪ ማንንም መስበክ የለበትም። ሐዋርያት ከሰበኩት ወንጌል የሚለየውን ወንጌል የሚሰብክ ሁሉ በሐዋርያት እርግማን እርጉም ነው። አሜን፣ እርጉም ይሁን እንላለን። ቃሉ እንዲህ ይላል፣ በክርስቶስ ጸጋ እናንተን ከጠራችሁ ከእርሱ ወደ ልዩ ወንጌል እንዲፈጥናችሁ እንዴት እንዳለፋችሁ እደነቃለሁ። እርሱ ግን ሌላ ወንጌል አይደለም፣ የሚያናውጧችሁ የክርስቶስን ወንጌል ሊያጣምሙ የሚወዱ አንዳንዶች አሉ እንጂ። ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብክላችሁ የተረገመ ይሁን። አስቀድመን እንዳልን እንዲሁ አሁን ሁለተኛ ላለው ከተቀበላችሁት የተለየውን ማንም ቢሰብክላችሁ የተረገመ ይሁን። ገላትያ ምዕራፍ 1 ከቁጥር 6 እስከ 9። ውድ አድማጮች ሐዋርያት የረገሙት እርግማን ማንን እንደሚመለከት ልብ እንበል። ከሰበክነው ወንጌል የሚለየውን ወንጌል የሚሰብክ ነው ያሉት። ጌታችን ለዘላለም ደህንነት የሆነውን ወንጌል ለሐዋርያቱ እንደሰጣቸው ባለፈው ሳምንት አስተምሬያለሁ። ይህ ወንጌል በየጊዜው የምንቀያይረው የምናሻሽለውም አይደለም። ይህንን ወንጌል ትቶ ሌላ ወንጌል መስበክ የሐዋርያት እርግማንን ያመጣል። ልብ እንበል፣ ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብክላችሁ የተረገመ ይሁን ነው ያሉት። የተለየ ወንጌል ለመስበክ ከዚህ እርግማን ነጻ የሚሆን ፍጡር ማንም የለም። ለምን? በማርቆስ ወንጌል በምዕራፍ 16 ቁጥር 8 ላይ ባለፈው ሳምንት ላይ እንዳመለከትኳችሁ ውድ አድማጮች ጌታችን መድኃኒታችን የወንጌሉን መልእክትና የምሥራቸው ነው የሚሰበከው ኢየሱስ ክርስቶስ ራሱ ለዘላለም ደህንነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መውጫ እስከ መጥለቂያው ድረስ በእጃቸው ላከው ስለሚል ነው። የማይለወጥ ቅዱስ ወንጌል በሐዋርያቶች እጅ የሰጠው የናዝሬቱ ኢየሱስ የወንጌሉ መልእክት የሆነው ራሱ ነው። ይህንን የማይለወጠውን ወንጌል ትቶ ሌላ ወንጌል የሚሰብክ ሐዋርያ ቢሆን ወይንም ከሰማይ መልአክ በሐዋርያት እርግማን የተረገመ ነው። ሐዋርያው ጳውሎስ ይህንን የተናገረበት ጥንካሬ ልዩ ነው። ነገር ግን እኛ ብንሆን ይላል፣ ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለየውን ወንጌል ቢሰብክላችሁ የተረገመ ይሁን። ሐዋርያው በዚህ እርግማን ተረጋሚ የሚሆኑት የማይለወጠውን ወንጌል ለውጠው ሌላ የሚሰብኩ ራሳቸው ሐዋርያትና ከሰማይ ያሉትን መላእክት የሚጨምር እርግማን እንደሚሆን ነው የሚናገረው። ከሰማይ መልአክ ቢሆን የተባለው መቼም ሰይጣንና አብረውት የሳቱት መላእክተ ጽልመትን እንደማይመለከት መረዳት እንችላለን። እነርሱማ ከወዲሁም የተረገሙ ናቸው። ሐዋርያው እኛ በማለት ቅዱሳን ሐዋርያቱ እንዳመለከተ ሁሉ ከሰማይ ካሉት ቅዱሳን መላእክት መካከል እንኳን ቢሆን ስለ ጌታ ኢየሱስ የሚነገረውን ወንጌል ትቶ ሌላ ወንጌል ስለ ክርስቶስ ኢየሱስ ያልሆነ ወንጌል ቢናገር የተረገመ ይሁን ነው የሚለው። ብሉይ ተጠቃሎ ሕግና ነቢያት እንደሚባል አዲስ ኪዳን ተጠቃሎ ወንጌል ብቻ ነው የሚባለው። ከክርስቶስ ወንጌል ሌላ ምንም ነገር የለም። የወንጌሉ መልእክትና ትምህርት ኢየሱስ ክርስቶስ የእግዚአብሔር ልጅ ነው፣ ክብር ለስሙ ይሁን። አንተ አንቺ የሰማኸው የሰማሽው ምንድን ነው? ከቶውንም ሃይማኖቴ የምንለው ዋናው ነገር ምንድን ነው? ሃይማኖታችን በወንጌል የሚሰበከው የምሥራች ሆኖ የሚነገረው የናዝሬቱ ኢየሱስ የዓለም መድኃኒት የሆነው ጌታ ነው። ጌታ እንዳለው እናንተ በመጻሕፍት የዘላለም ሕይወት እንዳለ ይመስላችኋል፣ እነርሱም ስለ እኔ የሚመሰክሩ ናቸው። እናንተ ግን ሕይወት እንዲሆንላችሁ ወደ እኔ ልትመጡ አትወዱም እንዳለ እኔና እናንተ ከፈሪሳውያን የተሻለ ምርጫ ልናደርግ ወንጌል ይጋብዘናል። የሰማነው ወንጌል ወደ ክርስቶስ ሊያመጣን ይገባል። ከክርስቶስ ሊያገናኘን ይገባል። ይህንን ወንጌል በመለወጥ በመቀየጥ ወይንም በማዘናጋት ወይም ያንን ትቶ ሌላ በመደባለቅ በመስበክ የተሰለፈ ሁሉ በሐዋርያት እርግማን እርጉም ነው። ከዚህ እርግማን ለመዳን በሮሜ ምዕራፍ አንድ ከቁጥር ሶስት እስከ አራት እንደተነገረው ወንጌሉ በሚያተኩረው ላይ እኛም ልናተኩር ይገባል። ቃሉ እንደሚለው ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው። ይህንን ጌታ ነው ኢየሱስ ክርስቶስን ዛሬም እኛ እየሰበከን እያስተማረን እያመነን እያገለገለን እየተከተለን እንድንኖር ወንጌል የሚያስተምረው የወንጌሉ ትርፍ ውጤት በሮሜ ምዕራፍ አንድ ቁጥር ስድስት ላይ ሲናገር በእነርሱም መካከል የኢየሱስ ክርስቶስ ልትሆኑ የተጠራችሁ እናንተ ደግሞ ናችሁ ይላል። ሐዋርያቶች እንደተናገሩት በዚህ ወንጌል የሚያምን ሁሉ የሰማይ ጥሪ ስለደረሰው የበጉን ድምፅ ስለሰማ የጌታ የኢየሱስ ክርስቶስ ይሆናል። በጎቼ ድምፄን ይሰማሉ ይከተሉኝማል እንዳለው የኢየሱስ ክርስቶስ ልትሆኑ የተጠራችሁ ይላል። ወንጌሉ የጌታን ድምፅ ያሰማናል። ስለ ጌታ ይነገረናል። በወንጌል ያንን የወንጌል መልእክት ሰምተን የክርስቶስ በጎች ሆነን እርሱ እረኛችን ሆኖ እንድንኖር ነው የተጠራ ነው። የኢየሱስ ክርስቶስ ልትሆኑ የተጠራችሁ ይላል። ክብር ለእግዚአብሔር ይሁን። በተደጋጋሚ እንዳሳየሁት ሐዋርያው ጳውሎስ ይህንን የማይለወጥ ወንጌል በማገልገል ሊያገኝ የሚወደው ብቸኛ ነገር አንድ ነገር ነው። በሁለተኛ ቆሮንጦስ 11 ሁለት ላይ በእግዚአብሔር ቅንዓት እቀናላችኋለሁና እንደ ንጽሕት ድንግል እናንተን ለክርስቶስ ላቀርብ ለአንድ ወንድ አጭቻችኋለሁ። ለጌታ ለኢየሱስ ክርስቶስ የሚያጭ ወንጌል ነው ሐዋርያቶች ያገለገሉት። ይህንን ወንጌል የሚሰሙና የሚያምኑ ሁሉ ነጠላ በሆነ አንድ ልብ ባልተከፈለ ፍቅር የሚያያዙት ከታጩለት ከጌታ ከኢየሱስ ክርስቶስ ጋር ብቻ ነው። ወንጌል ለክርስቶስ ያጫል። ክብር ለእግዚአብሔር ይሁን። የታጨችለትን ወንድ ትታ ከሌላ ጋር ፍቅር የሚይዛትን ሴት ያጨ ሰው ሚስት አድርጎ ሊያገባት አይችልም። ሐዋርያት በማይለወጠው ወንጌል ሊያተርፉት የሚሹት ትልቁ ጉዳያቸው ይሄ ነው። በወንጌሉ የሚደረገውን ይህንን ትጭጭት አስመልክቶ ጳውሎስ ሲናገር በእግዚአብሔር ቅናት እቀናላችኋለሁና ይላል። ይህ ቅናት በቅዱሱ መንፈስ በውስጡ የነደደ የእግዚአብሔር ቅናት ነው። የቅናቱ ምንጭ እግዚአብሔር ራሱ ነው። የልጁን ወንጌል እንዲያገለግል የጠራው አምላክ በውስጡ ባሳደረው ቅዱስ መንፈስ ይህንን ቅንዓት በውስጡ እንደቀሰቀሰበት እናያለን። በእግዚአብሔር ቅንዓት እቀናላችኋለሁና ይላል። ቅንዓት በአብዛኛው አፍራሽ በሆነ መልክ የሚጠቀስ ቢሆንም የሃይማኖታችን መሰረትና መመሪያ የሚሆነው ቅዱሱ መጽሐፍ እንደሚያስተምረን አምላካችን እግዚአብሔር ቀናተኛ አምላክ እንደሆነ እንማራለን። ይህ የእግዚአብሔር ቅንዓት ቅዱስ ቅንዓት ነው። ልብ እንበል፣ ሐዋርያው ለቆሮንቶስ ክርስቲያኖች የሚቀናላቸው በዚህ ቀናተኛ በሆነ በአምላካችን ቅንዓት ስለሆነ በእግዚአብሔር ቅንዓት እቀናላችኋለሁ ይላቸዋል። ሐዋርያው ጳውሎስ ለአገልግሎቱ ሰዎችን በፉክክር መንፈስ ተሞልቶ የሚኖረው ቅንዓት እንደሆነ ሳይሆን ቅዱስ ቅንዓት፣ የእግዚአብሔር ቅንዓት በውስጡ እንዳለ እንመለከታለን። እግዚአብሔር ቀናተኛ የሚሆንባቸው ምክንያቶችና ቅንዓቱም ምን እንደሚያስከትል የጌታ ቃል ብዙ ትምህርት በብሉይ ኪዳን ያስተምረናል። በዘጸአት 34 ቁጥር 14 ላይ ስሙ ቀናተኛ የሆነ እግዚአብሔር ቅንዓት ያለው አምላክ ነውና ለሌላ አምላክ አትስገድ ይላል። ለሌላ አምላክ አትስገድ። እንደገና በእግዚአብሔር ቃል በዘዳግም ምዕራፍ 6 ከቁጥር 14 እስከ 15 በመካከልህ ያለው አምላክ እግዚአብሔር ቀናተኛ አምላክ ነውና የአምላክህ የእግዚአብሔር ቁጣ እንዳይነድብህ ከምድርም ፊት እንዳያጠፋ በዙሪያችሁ ያሉት አሕዛብ የሚያመልኳቸውን ሌሎችን አማልክት አትከተሉ ይላል። ከእርሱ ሌላ አምላክ ብናመልክ ብንሰግድላቸው ቅናቱን እንቀሰቅሳለን። እርሱን ትተን ሌሎችን ብናመልክ ብንሰግድላቸው፣ ብንከተላቸው በቅንዓቱ እግዚአብሔር ያጠፋናል። ልክ እንደዚሁ ዮሐንስን የመሰሉ ስመ ጥሩ ታላላቅ ነቢያትን መከተል ትተው ሰዎች ጌታ ኢየሱስን ብቻ ሰዎች በማመን በእርሱ ፍቅር ብቻ በመያዛቸው የሌላው የማንም ነገር ጉዳያቸው እንዳይሆን ከጌታቸው ጋር እንዲቆራኙ ግድ የሚል የእግዚአብሔር ቅናት እውነተኛ በሆነ ወንጌል ለሚያገለግሉ ሁሉ በውስጣቸው ይቀሰቀሳል። የእስራኤልን ሕዝብ የሐሰት አማልክት እንዲከተሉ በማድረግ የሃይማኖት ምንዝርና እንዳስፈጸሙት ነቢያት ለክርስቶስ የታጩትን ከታጩለት ጌታ ጋር የሚኖራቸውን ፍቅርና መቆራኘት ሌሎችን እንደ በዓል ነቢያት የሌሎችን ክብርና ገድል በማውራት በቀራኔው መስቀል ባፈሰሰው ደሙ የተዋጁትን በሌሎች ፍቅር እንዲያዙ በማባበል ማታለል፣ ማስተማር የአመንዝራ ወንጌል ሰባኪዎች ትምህርት ነው። በሐዋርያው ጳውሎስ መንፈስ የተቀጣጠለው ቅንዓት አምላክህ እግዚአብሔር የሚባላ እሳት ቀናተኛም አምላክ ነውና ይላል ዘዳግም አራት ሃያ አራት ላይ። ይህ ቅናት ወንጌልን እውነተኛ ወንጌል በሚያገለግሉ ውስጥ ሁሉ ይነዳል። ውድ አድማጮች የልጁን እጮኛ ሰዎች ልቧን ሲሰርቁ የሚያይ አባት የማያመው የማያስቆጣ አባት ማን አለ? የእግዚአብሔር ቅናት በጳውሎስ ውስጥ የመጣበትን ምስጢር እንመልከት። እግዚአብሔር አብ ልጁን ለማን ሰጠ? በኤፌሶን ምዕራፍ 1 ከቁጥር 20 እስከ 23 ላይ የእግዚአብሔር ቃል እንዲህ ይላል። ክርስቶስንም ከሙታን ሲያስነሳው ከአለቅነትና ከስልጣንም ከኃይልም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል። ሁሉንም ከእግሩ በታች አስገዛለት፣ ከሁሉ በላይም ራስ እንዲሆን ለቤተ ክርስቲያን ሰጠው። እርሷም አካሉና ሁሉም በሁሉ የሚሞላ የእርሱ ሙላቱ ናት። ክብር ለእግዚአብሔር ይሁን። ልጁን ከሙታን ያስነሳው እግዚአብሔር አብ፣ ክብር ለእግዚአብሔር ይሁን። በቀኙ ያስቀመጠው እግዚአብሔር አብ፣ ሁሉን ከእግሩ በታች ያስገዛለት እግዚአብሔር አብ፣ ከሁሉ በራስ እንዲሆን ለቤተ ክርስቲያን የሰጠው እግዚአብሔር አብ፣ ቤተ ክርስቲያንን የክርስቶስ አካል አድርጎ ክርስቶስን ራሱ አድርጎ በሁለቱ መካከል ያለውን ግንኙነት ያስገኘው እግዚአብሔር አብ ነው። የዚህ የልጁንና የቤተ ክርስቲያኑን ጉዳይ የጮኛውንና የሙሽራውን ጉዳይ አስመልክቶ ምንዝርና ሲካሄድ የክርስቶስ የሆኑት ልባቸው ለሌላ እንዲሰረቅ ሲደረግ የአባት ፍቅር የአባት ቅናት በውስጡ ይቀሰቀሳል። ክብር ለእግዚአብሔር ይሁን። ለዚህ ነው ሐዋርያው ጳውሎስ በእግዚአብሔር ቅናት እቀናላችኋለሁ የሚለው። ከሞት ያስነሳውን ልጁን የሰጣት ቤተ ክርስቲያን የእርሱ አካል እንድትሆን እርሷ ራሷ እንድትሆን ነው እግዚአብሔር የሚፈልገው። የበጉ ሚስትና የበጉ ሙሽራ የምትሆነው ቤተ ክርስቲያን የተሰራችው ጠራቢ በሚቀርጸው ድንጋይ አይደለም፣ በሕያዋን ድንጋዮች ነው። እነዚህ ሕያዋን ድንጋዮች ሕይወት የሚያገኙት መንፈሳዊ ቤት ሆነው የሚሰሩት ሕያው ከሆነው ድንጋይ ከጌታ ኢየሱስ ክርስቶስ ጋር እየተቀራረቡ ወደ እርሱ እየተጠጉ ነው። ይሄም የሆነው የአምላካችን ቃል በአንደኛ ጴጥሮስ ምዕራፍ ሁለት ከቁጥር አራት እስከ አምስት ሲናገር በሰው ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነው ድንጋይ ወደ እርሱ እየቀረባችሁ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መሥዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ ይላል። ነቢያትና ሐዋርያት ስራቸው ሰዎችን ሁሉ ለክርስቶስ ማጨት ነው። ትጭጭቱ የሚካሄደው በወንጌል ነው። ኤሌዜር የተባለው የአብርሃም ባለሟል ለይስሐቅ ሚስትን ያጨበት ታሪክ ቅዱሳን ነቢያትና ሐዋርያት የሚያገለግሉት አገልግሎት ምን መልክ ሊኖረው እንደሚገባ በጣም በጥልቁ ያስተምረናል። በዘፍጥረት ምዕራፍ 24 ከ53 ከ67 ስንመለከት የእግዚአብሔር ቃል እንዲህ ይላል፣ ሎሌውም የብርና የወርቅ ጌጥ ልብስም አወጣ፣ ለርብቃም ሰጣት፣ የከበረ ስጦታንም ለወንድሟና ለእናቱ አቀረበ። እርሱም ከእርሱም ጋር ያሉት በሉ ጠጡም፣ ከዚያም አደሩ። ማልደውም ተነሱና ወደ ጌታ የሄድ ዘንድ አሰናብቱኝ አላቸው። ወንድሟና እናቷ ብላቴናይቱ አንድ አስር ቀን ያህል እንኳን ከእኛ ዘንድ ትቀመጥ፣ ከዚያም በኋላ ትሄዳለች አሉ። እርሱም እግዚአብሔር መንገዴን አቅንቶልኛልና አታዘግዩኝ፣ ወደ ጌታ የሄድ ዘንድ አሰናብቱኝ አላቸው። እነርሱም ብላቴናይቱን እንጥራ ከአፏም እንጠይቅ አሉ። ርብቃንም ጠርተው ከዚህ ሰው ጋር ትሄጃለሽ አሏት። እርሷም እሄዳለሁ አለች። እህታቸውንም ርብቃን ሞግዚቷንም የአብርሃምን ሎሌና ሰዎቹንም አሰናበቷቸው። ርብቃንም መረቋት። አንቺ እህታችን እልፍ አላፋት ሁኚ፣ ዘርሽም የጠላቶችሽን ደጅ ውረስ አሏት። ርብቃም ተነሳች፣ ደንገጥሮቿን በግመሎችም ላይ ተቀምጠው ያንን ሰው ተከተሉት። ሎሌውም ርብቃን ተቀብሎ ሄደ። ይስሐቅም ብኤር ላሂሮኢ በሚሉት ምንጭ መንገድ መጣ፣ በአዜብ ምድር ተቀምጦ ነበርና። ይስሐቅም በመሸ ጊዜ በልቡ እያሰላሰለ ወደ ሜዳ ወጥቶ ነበረ። ዐይኖቹንም አቀና፣ እነሆም ግመሎች ሲመጡ አየ። ርብቃም ዐይኖቿን አቀናች፣ ይስሐቅንም አየች። ከግመሏም ወረደች። ሎሌዋንም ሊገናኘን በሜዳ የሚመጣው ይህ ሰው ማን ነው አለችው። ሎሌውም እርሱ ጌታዬ ነው አላት። እርሷም መሸፈኛ ወስዳ ተከናነበች። ሎሌውም ያደረገውን ነገር ሁሉ ለይስሐቅ ነገረው። ይስሐቅም ወደ እናቱ ወደ ሳራ ድንኳን አገባት። ርብቃንም ወሰዳት፣ ሚስቱም ሆነችው፣ ወደዳትም። ይስሐቅም ከእናቱ ሞት ተጽናና ይላል። ይህ ታማኝ ሎሌ ርብቃን ከእናቷ ከአባቷ ከወንድሟ ለይቶ ወደ ይስሐቅ እንዳመጣት ዛሬም በወንጌል ሰዎችን ሁሉ ወደ ጌታ ኢየሱስ ብቻ ነው የምናመጣቸው። ከይስሐቅና ከርብቃ ፍቅር የበለጠው ከፍታው፣ ጥልቅነቱ የማይታወቀውን የጌታችንን ፍቅር አውቀው ያልጠገቡትን በወንጌሉና በመንፈስ ቅዱስ ኃይል ለክርስቶስ የሚታጩትን ሰዎች ልባቸውን ለሌላ መስረቅ፣ ክርስቶስ ኢየሱስ መልእክት ባልሆነበት ስብከትና ትምህርት ማደናገር፣ ማባበል፣ ትልቅ የሙሽራው ጌታና የሙሽሪት ፍቅር ጠላትነት ነው። ይሄ የተረገመ ወንጌል ነው። ሐዋርያት የሚንገበገቡት በዚህ ጉዳይ ነው። የእግዚአብሔር ቅንዓት በጌታችን ሕይወት ሲቀሰቀስ እንመልከት። በመዝሙረ ዳዊት 699 ላይ የቤትህ ቅንዓት በልታኛለች የሚሰድቡህም ስድብ በላዬ ወድቋልና ይላል። በመዝሙረ ዳዊት 119 119 ላይ ጠላቶቼ ቃልህን ረስተዋልና የቤትህም ቅንዓት አቀለጠኝ ይላል። በማቴዎስ 21 12 ኢየሱስ ወደ መቅደስ ገባና በመቅደስ የሚሸጡትንና የሚገዙትን ሁሉ አወጣ። የገንዘብ ለዋጮችንም ገበታዎች፣ የርግብ ሻጮችንም ወንበሮች ገለበጠ ይላል። በዮሐንስ 2 17 ደቀ መዛሙርቱም የቤትህ ቅንዓት ይበላኛል ተብሎ እንደ ተጻፈ አሰቡ ይላል። ሐዋርያ ጳውሎስ የሚቀናው ቅንዓት የተቀሰቀሰው በተመሳሳይ ጉዳይ ነው። በጌታ ቤት ጉዳይ ነው። በብሉይ ኪዳን የእግዚአብሔር ቤት የአምላካችን ማደሪያ ከሙሴ ዘመን ጀምሮ የነበረችው በሰው እጅ የተሰራችው ማደሪያ ነበረች። በአዲስ ኪዳን ግን የእግዚአብሔር ቤት ሐዋርያው ጳውሎስ እንደሚለው በአንደኛ ጢሞቴዎስ 3 15 ላይ ክርስቲያኖች ናቸው። እንዲህ ይላል ቃሉ፣ ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ቤቱም የእውነት አምድና መሠረት የሕያው እግዚአብሔር ቤተ ክርስቲያን ነው ይላል። ቤቱም የእውነት አምድና መሠረት የሕያው እግዚአብሔር ቤተ ክርስቲያን ነው። በዚህ ዘመን ሐዋርያቶች የሚሰበሰቡበት ቤት አላሰሩም። በየሰው ቤት ነበረ የሚያመልኩት። በየመንገዱ በየስፍራው ነበር የሚያመልኩት። ይህቺ የሕያው እግዚአብሔር ቤተ ክርስቲያን ጌታችን ኢየሱስ ክርስቶስ እሰራታለሁ ያላት ቤተ ክርስቲያን ናት። ግንበኞች የሚገነቧት ሕንፃ አይደለችም። ይህቺ ቤተ ክርስቲያን በመጽሐፍ ቅዱስ የክርስቶስ አካል ተብላ የተጠራች ቤተ ክርስቲያን ናት። ይህም አሕዛብ አብረው እንዲወርሱ በአንድ አካል አብረው እንዲሆኑ በወንጌል መስበክ በክርስቶስ ኢየሱስ በሆነ የተስፋ ቃል አብረው እንዲካፈሉ ለቅዱሳን ሐዋርያትና ለነቢያት በመንፈሳው እንደተገለጠ በሌሎች ትውልዶች ዘንድ ለሰው ልጆች አልታወቀም ይላል ኤፌሶን ምዕራፍ 3 ከ5 እስከ 6። ስለዚህ አንድ አካል አሕዛብንም አይሁዳውያንንም ሰብስቦ አንድ አካል የሚያደርግ የሚጋርድ ኪሩብ የነበረው ሰይጣን ራሱ ተመኝቶ ያልሆነለትን ሰዎችን ትሆናላችሁ እያለ ያኔ እንዳታለለ፣ ዛሬ ደግሞ ሰዎች ለክርስቶስ ሊኖራቸው የሚገባውን ቅንነት ማበላሸት ዋናው ስራው ነው። የተሸቀጠ ወንጌል ሰባኪዎች በክርስቶስ ወንጌል የታጩትን ለፍጡራን ሊያጯቸው ሰዎችን በማባበል ክርስቶስ ኢየሱስን በማይገልጠው ሐሰተኛ ትምህርታቸው ያስታሉ። እያቆላመጡ አባባይ ቃላትን በመጠቀም ያታልላሉ። ጌታን አይበልብህ ሲለው ጴጥሮስ ሂድ አንተ ሰይጣን የሰውን እንጂ የእግዚአብሔርን አታውቅምና እንዳለው ዛሬም የሰው ጽድቅና የሰው ክብር አስጠባቂ በሆኑ የሐሰት ሐዋርያቶች ሰዎች ከክርስቶስ ጋር ብቻ ሊኖራቸው የሚገባውን ፍቅር፣ መተሳሰር፣ መቆራኘት ለማዳከም ሰይጣን ሲሰራ እናያለን። ውድ አድማጮች በወንጌል የሚገኘውን በጌታና በሚያምኑት መካከል ሊኖር የሚገባውን መተጫጨት የሚያፋልስ የጣጩትን ፍቅር ለሌሎች እንደ ቅርጫ እንዲከፈል የሚያደርግ የሰይጣን ሥራ ነው። ሙሽራዋን ያገኘች ወደ ማንም አትሄድም። ሙሽራውን ኢየሱስን ያላገኙት በወንጌል ድምፁን ሰምተው ከእርሱ ጋር ተያይዘው እንዳይቆራኙ ሰይጣን ዛሬም ያታልል። እግዚአብሔር ከዚህ ይጠብቀን፣ ማስተዋልንም ሁሉ ይስጠን። ሙሽራዋን ትታ በሚዜዎች ልቧ የተሰረቀች ሴትን የሚያገባ የለም። በሙሽራዋ ልቧ እንደ ጸናች ሙሽሪት በክርስቶስ ኢየሱስ ልባችን ይጽና። ዘማሪዎች እንዳሉት አንተው ትበቃኛለህ የኔ ጌታ፣ ሌላስ ምን ያሻኛል? ኢየሱስ አለልኝ አለልኝ እኔስ አንተው ትበቃኛለህ የኔ ጌታ ሌላስ ምን ያሻኛል? ለክርስቶስ የሚያጨውን የወንጌልን መልእክት ሰምተህ ሰምተሽ ከሆነ ራስህን ለጌታ ስጥ። ለክርስቶስ ታጭ፣ ለክርስቶስ ታጪ፣ ለክርስቶስ እንታጭ። ሐዋርያቶች በሚሰብኩት ወንጌል መታጨት ነው ውጤቱ፣ ለክርስቶስ መታጨት። እንደ ዘንድሮ ፍቅር ያገባው እንዳላገባ እንደሚሆን ለኢየሱስ ታጭተን እንዳልታጨን በሚያደርግ አደናጋሪና ሰራቂ ወንጀለኛ ወንጌል አንታለል። የሚጋርድ ኪሩብ የነበረው ሰይጣን የሰውን ማስተዋል አጨላሚ ሆኖ እንደሚሰራ ዛሬም እናውቃለን። ያ በገነት ውስጥ ያታለለው እባብና ዘንዶ እንደ እግዚአብሔር ትሆናላችሁ በማለት እንዳሳሳተ ዛሬም የዓለም ብርሃን ነኝ ብሎ ጨለማችንን አብርቶ በደሙ አንጽቶ በመንፈሱ ቀድሶ ለአምላካችን ለአባታችን መንግስትና ካህናት አደረግካቸው ከተባለው ከጌታ ከኢየሱስ ክርስቶስ የሰዎችን ልብ ለመስረቅ በተሸቀጠ ወንጌል ዛሬም እንደሚሰራ እናስተውል። ወገኖቼ ሆይ እንክርዳድ እየበላችሁ አይምሯችሁና መንፈሳችሁን አታናውዙ። የስንዴ ቅንጣት የሰማዩ መና የሕይወት እንጀራ ነኝ ያለው ኢየሱስ ጌታችንና አምላካችን ለራሱ ሊያጨን ሞቶልናል፣ ተነስተዋል። ክብር ለስሙ ይሁን። ይህ የማይስማማው ጌታ እንዳለው በግ ያልሆነ ብቻ ነው። በጎቼ ድምፄን ይሰማሉ ብሏልና በጎች የሆኑት ድምፁን እንደሚሰሙት ስለተናገረ ድምፁን የሰማችሁ ሁሉ ወደ ሙሽራው ወደ ኢየሱስ ክርስቶስ ወደ እርሱ ነው። የክርስቶስ ወንጌል ካልጣመው ካልጣፈጠው፣ ውድ ወገኖቼ አሸር ባሸር ሰው ሰራሽ ተረት እየበላ የተቸገረ ነው። ከሰማይ የወረደውን የሕይወትን እንጀራ በልተነው በሕይወት እንኑር። እርሱም ኢየሱስ ነው። የሰው ክብር በመፈለግ በይሉኝታና ፍርሃት አንታሰር። በቀራኔው መስቀል ላይ ደሙን አንጠፍጥፎ ሞቶ የተነሳልን ጌታ እነሆ ስልጣን ሁሉ በሰማይና በምድር ተሰጠኝ ብሏል። የአሳቹን ሰይጣን ስልጣኑን ገፏል። አሁን ጩኸት ብቻ ነው። በእርሱ በመታመን እባቡንና ጊንጡን እየረገጥን ኢየሱስ ጌታ ነው ብለን በአፋችን ብንመሰክር እንድናለን። ወገኖቼ በሙሽራው ጌታ ደስ እንዲላችሁ በወንጌሉ ለእርሱ ታጩለት። ይህ በእግዚአብሔር ቅንዓት የተደገፈ ይህ የእግዚአብሔር አባት ፍቅርና መሰጠት ያለበት እግዚአብሔር ጣልቃ የገባበት ጉዳይ ነው። ክብር ለጌታ ይሁን። የሰማችሁትን ሁሉ ለበረከታችሁ ያድርግላችሁ። በኢየሱስ ክርስቶስ ስም አሜን።
አድማጮቻችን ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር። በኢትዮጵያ የቃል ኪዳን ወንጌል ቤተ ክርስቲያን የሚካሄደውን የአምልኮ ፕሮግራም ለመካፈል በ1210 North Highland Street Arlington Virginia በየሳምንቱ እሁድ ከጠዋቱ 10 AM ጀምሮ እንድትካፈሉ እንጋብዛችኋለን። ስለ ፕሮግራማችን ጥያቄ ወይም አስተያየት ቢኖራችሁ በስልክ ቁጥር 571 643 84 54 ደውሉልን። በድረ ገጻችን www ወንጌል dot org ወይንም www Ethio CGC dot org ነው። የኢትዮጵያ የቃል ኪዳን ወንጌል ቤተ ክርስቲያን